አከማቻለሁ ቪዛም አውርጃለሁ አለ ወዴት እንደሚመላ ከምትነካኩ ትንሽ ከፍ አድርገው ማይኩ እና ቀና በይ እንጂ እስቲ አውሪውን
አከማችቷል አውርጃለሁ አለ ወዴት እንደሚመላ ከምትነካከል ድገሚ እስቲ
አከማችቻለሁ ቪዛም አውርጃለሁ አለ ወዴት እንደሚመላ ከምትነካከል
ትንሽ ጥራት የለውም ያንቺ ለምንድን ነው እስኪ ገፋ አድርጊው ትንሽ ወደ ፊት ከጆሮሽ ወደ አፍሽ ቀረብ እንዲል ትንሽ ከፍ አድርጊው mic ኡ ነው እንደሱ ገፋ እስቲ አውሪውን
አከማችቷል አለ ቪዛም አውርጃለሁ አለ ወዴት እንደሚመላ ማለት ነው ያከል በቃ mic ኡ እንደሱ ይሆንሽ ሁሌ እንደሱ ሲሆን ይሰማኛል ለኔ እንደ customer ማለት ነው አማርኛ አማርኛ ጤና ይስጥልኝ ሀሎ ቪዛ ማፍዛ ነኝ እባክዎትን የጉዞ መረጃ ምን አይነት ነው ምን አይነት የጉዞ መረጃ በአማርኛ ሀሎ አይደለም ይባል ሄሎ በይሽ ሄሎ ሀሎ በኦሮምኛ ብትም ችግር የለውም በአማርኛ ቢሆን ሙሉ ጤና ይስጥልኝ ሄሎ ቪዛ ማፍዛ ነኝ እባክዎ ምን አይነት የጉዞ መረጃ ልስጥዎ ድጋሚ በደንብ አልተለማመድሽም እንዴ
ጤና ይስጥልኝ ማፍዛ ሀሎ ቪዛ ሄሎ ቪዛ ማፍዛ ነኝ ሄሎ ቪዛ ጤና ይስጥልኝ ሄሎ ቪዛ ማፍዛ ነኝ። ምን አይነት የጉዞ መረጃ እባክዎ ምን አይነት የጉዞ መረጃ ልስጥ?
እሺ ከእንደገና ጤና ይስጥልኝ ሄሎ ቪዛ ማፍዛ ነኝ።
ባይ ምልሽም በይ ጤና ይስጥልኝ ሄሎ ቪዛ ጤና ይስጥልኝ ሄሎ ቪዛ ማህቡዛ ነኝ ማህቡዛ ነኝ።
እባክዎ እባክዎ አትፍጠኝ። ቆይ ማህቡዛ ከኔ እኩል በይና ታያለሽ። ጤና ይስጥልኝ ሄሎ ቪዛ በይ።
ጤና ይስጥልኝ ሄሎ ቪዛ ማህቡዛ ነኝ ማህቡዛ ነኝ።
እባክዎ ምን አይነት የጉዞ መረጃ ልስጦት?
እባክዎ ምን አይነት የጉዞ መረጃ ልስጦት?
ግልጽ ነው አይደል? ቀላል እኮ። እስኪ አሁን በደንብ ያው እንዴ።
ጤና ይስጥልኝ ሄሎ ቪዛ ማፉዛ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦት?
በቃ እንደሱ። ጥሩ። እሺ፣ ቻው።
እሺ፣
መልካም ቀናት።
አህ ሄሎ ቪዛ ዋም ስለደወሉ እናመሰግናለን። መልካም ቀን። ሄሎ ቪዛ ዋም ብልብልተኒፍ ገለቶማ ጉያ ጋሪ ጉያ ጋሪ። እሺ፣ ቻው። እሺ